hello ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልን።
ኮሜዲውን ለመሳተፍ ፈልጌ ነበረ standup comedy ቅዳሜ።
እሺ የስንት ሰዓቱን ነው መታደም የፈለጉት? ቀን ስምንት ሰዓት በአለም ሲኒማ አለ። ቀን ሙሉ አይደለም። ቀን ስምንት ሰዓት ላይ በአለም ሲኒማ አለ። ምሽቱ ሁለት ሰዓት ደግሞ በ Best Western ሆቴል አለ VIP።
አይ የአለም መታደም የፈለጉት? እሺ እሺ፣ ስሞትን ይንገሩ።
ሮማን አበራ
ስሞት
ሮማ እሺ፣ ሮማን አበራ
ብርሃን አመራ እሺ፣ ስልክ ቁጥር እሺ፣ የእርስዎን ስም ልጻፍና ከዛ ብዛቱን ሁለት ወይ ሶስትም ከሆነ ጽፋለሁኝ።
እሺ ስልክ ቁጥሬ ስልክዎትን ይንገሩኝ። እሺ አዎ እሺ፣ ዜሮ ዘጠኝ ስልሳ አራት ዜሮ ዘጠኝ ብያለሁ።
ስልሳ ስልሳ አራት አራት
ስልሳ አራት ድጋሜ ስልሳ አራት
አዎ እሺ
ሰላሳ
ሰላሳ
አስራ ሶስት
አስራ
ሄሎ